ነው የምደውለውት።
አላረፍኩም። አዎ እሰማለሁ።
ደውልልዎት፣ አሁን ተቋርጦ ነበር።
እሺ
የቴሌግራም ቁጥራችንን ስጦትና screenshot ይላኩልን።
በዚህ በኩል
አሁን አይ ሌላ ቁጥር እንስጦት የያዙ ዜሮ ዘጠኝ አ- እሺ
አስራ ዘጠና ሁለት
እሺ አስራ ሶስት
ዘጠና ሁለት
አስራ አስራ ሶስት እሺ ዜሮ አንድ
ዜሮ አንድ ሀምሳ አምስት
እሺ በዚህ ቁጥር ይላኩ።